ወደ ኢትዮጵያ ራሄል ነው የዋልኩት። ምን ልርዳዎት?
ማሽን ተበላሸብኝ አይቀዘቅዝልኝም።
እሺ TIN number አለው? TIN number ኡን ቢነግሩ።
ሶስት ዜሮ እሺ ዘጠና እሺ ሰማንያ ሁለት እሺ
ስድስት መቶ
የድራፍት ማሽን ነው የማያቀዘቅዘው?
አይ የቢራ ነው።
ጊን ነው የሚለው?
ይህን በባልዲ
የት አካባቢ ነው ያሉት?
ጀሞ አንድ
ማን ልበል ስም የእርሶስ?
ሙሉጌታ እ የአባት ስም ገብረ ሚካኤል
እሺ አሁን የደወልበት ስልክ ቁጥር ሊያዘው አዎ
ስለዚህ ፍሪጁ ነው አላቀዘቀዘ ያሉት ማለት ነው አዎ
ጀሞ አንድ ምኑ ጋ ነው
ኪሩ ኪሩ ጀርባ
ለሚመለከተው አካል ያስተላልፋል
እሺ ግልጽ ነው ሌላ ምሩት ነገር ይኖራል አይ የለም።
እሺ፣ ስለደወሉ እናመሰግናለን ለመስተንግዶ ያሉትን ከሚሰሙት ላይ